ሄሎ ሄሎ ሄሎ፣ ጤና ይስጥልን።
ሰላም ጤና ይስጥልኝ።
እ፣ እኔ fertile egg ማግኘት እችላለሁ እንዴ?
እ?
ፈርታይል ኤግ
እ፣ እንቁላል ነው?
የዘር እንቁላል እ?
እንቁላል አዎ የዘር ከየት ነበር የደወልክልኝ?
እኔ አሁን ከአለም ገና ሰበታ አካባቢ ነኝ።
ስምህን ንገረኝ እስኪ።
ኡመር አብዱልፈታ
ኡመር አብዱልፈታ ነው። ስልክ አዎ።
ቁጥር ዘሮ ዘጠኝ አስራ ሰባት እህ ስልሳ አንድ እህ ሀያ ስምንት እህ ዘጠና ስድስት ዘጠና ስድስት እሺ አዎ።
እ፣ አንተ የፈለግከው እንቁላል ነው?
እንቁላል የዘር የዘር አዎ ምንድን ነው የእኛ ተወካይ እዛ አካባቢ አለ።
እሺ እ፣ የእሱን ስልክ ልስጥህ ደውለህ እሱን እሺ።
ትጠይቀዋለህ።
እሺ አለም- እሺ።
አለም ገና ነው ያልከኝ?
አለም ገና አዎ።
እ፣ አለም ገና ሰበታ ያው አዲስ አበባ አቅራቢያ ማለት ነው።
አዎ፣ እሺ እሺ። እ፣ አለም ገና ዶክተር ደቻሳ ይባላል።
እሺ እ፣ ሸገር ውስጥ ነው አይደለ? ሸገር ሲቲ ሸገር ሲቲ አዎ ዶክተር ደቻሳ እሺ።
ሸገር city ግን እ፣ ሸገር city በአምስት አቅጣጫ ነው ያለው። ወደ ሰበታ የሚለውን አዎ ችግር የለውም። እዛ አካባቢ እኛ ተወካይ አለ ዶክተር ደቻሳ የሚባል አዎ።
ስልክ ለስ ዜሮ ዘጠኝ
እሺ፣ ቆይ አንድ ይመቻል ለመያዝ
ዜሮ ዘጠኝ አስር
አስር ሀያ ሰባት ሀያ ሰባት ዘጠና ሰባት አስራ አንድ ዘጠና ሰባት አስራ አንድ አዎ ዶክተር ደቻሳ ብለህ ደውልለት ጠይቀው።
አዎ። እሺ፣ መልካም ጊዜ።
እሺ፣ መልካም ቀን። እሺ።